ጤና ይስጥልን።
ሰላም ጤና ይስጥልኝ።
አብሮ ይስጥልን አባት።
ቲክቶክ ላይ አይሱዙ ፒካፕ አይቼ ነበር። ትንሿ
እሺ ይጠብቁኛል። እሺ ቲክቶክ ላይ ከፍ ያስተዋወቀው ነው አይደል?
እ
ወንድ አይደል ያስተዋወቀው?
አዎ
ይጠብቁኝ።
ተሲ ነው የሚለው እ እሺ ይጠብቁኝ። እሺ ቁጥር ልስጦትና ይደውሉላት ዜሮ ዘጠኝ አስራ አንድ
እሺ
ሀያ ስድስት ዜሮ ዘጠኝ ዘጠና
እሺ
እሺ